ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንወደው hello hello
ነቃሙ
ምን አሉ
አይሰማም ይሰማል እንትኑ free bet ኡ አልሰራም ብሎኝ እኮ ነው ምኑ
free bet ኡ አልሰራም ብሎኝ ነው ኦንላይን ላይ ብር ብር አለ ብር አለ ያው ቦነስ ብር አለው ግን አ- አይመድብልኝ
አንድ ነጥብ ሰባት እና ከዚያ በላይ odd አስር ጨዋታዎች እና በአጠቃላይ ከሀያ odd በላይ መሆን አለበት
ሀያ ወደ ስት
አንድ ጨዋታ ከአንድ ነጥብ ሰባት በላይ እና ከ- አንድ ነጥብ ሰባት እና ከዚያ በላይ odd ያለው አስር ጨዋታዎች እና ከ- ሀ- ጠቅላላ ድምር ከሀያ odd በላይ ነው መመደብ የሚችሉት በሀምሳ ብር
ከሀያ ብር በላይ በሀምሳ ብር
በሀምሳ ብር አዎ ሀ- አንዱን በአምስት ብር አውዱን ደግሞ አንድ ነጥብ ሰባ በላይ የሆነ አዎ አስር ጨዋታ ከዛ አዎ በላይ አዎ ነው አስር ጨዋታ
አስር ጨዋታ
አየሁ
እሺ